ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ጀሪ ኖት?
አዎ ማለት ከችፕችፕ ነበር የምንደውለው። ፓፓያ እሺ።
ይዘው ነበረ።
ኦኬ። እሺ፣ እሺ።
ይቅርታ፣ አልሞላማ።
ሁለት- ሁለት ሰው ስለሚቀር ፌል ከማድረጉ በፊት ሰው እሺ፣ እንዲቀላቅሉ እሺ፣ ነበረ። ጆይን ብለው እንዲቀሉ ይላኩላቸው። እሺ፣ እሺ።
መልካም ቀን ነው።